hello hello አቤት
ሰላም ነው?
hello hello አቤት ጤና ይስጥልኝ።
ጤና ይስጥልኝ።
ከቴሌ ነበር የምደውለው።
እሺ ቴሌ ብር ተመዝግባችሁ ነበር agent
መቼ
እ፣
ቆየ ቆይቷል አዎ፣ ሁለት ሺህ ሀያ ሁለት ላይ ማለት ነው በፈረንጆች እሺ እና balance zero zero balance ነው የሚለው እና balance እንድትጨምሩ እንድትሰሩ ነበረ።
እሺ፣ ወደፊት እናስብበት እና እንሰራለን እሺ እሺ